የድል ባለቤት የምታስታውሽኝ ያለፉትን ደስታ አንቺ ብቻ ከሆነሽ አየኔ ልባለኝታ ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኛው ምን አለበት ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኛ ምን አለበት እ እ እ እ እ እ እ የተጫወትነውን ምንጊ የማረሳም እንዲህ ተለያይተን በናፍቆት ብተሳም አይከዳሽም ልቤ ሰው መርዳት አያውቅም እስኪለያይ ድረስ ከልቅሶ ከሳቅም ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኛ ምናው ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኛ ምናለበት እ እ እ እ ውበትሽን እንዳላይ ርቀት ማርኮታል ልቤ ግን ብልጥ ነው ቴሙስሚኝ መዝግቦ ይዞታል በአካል ባላይሽም ሆይ በሀሳብ ግስጋሴ አልተነጣጠሉም አዎ ነፍስሽና ነፍሴ ያሳለፍነው ዘመን ደስታን ያየበት ተመልሶ ቢገኛ ምናው ያሳለፍነው ዘመን